ጤና ይስጥልኝ። ሰኔክም ናማከል ሰላም ነው፣ እንዴት ናቸው?
ሰላም እግዚአብሔር ይመስገን።
የዳሽን ሂሳባችሁን ትነግሪኝ እባክሽ?
የምን ሂሳብ?
ዳሽን የሂሳብ ቁጥር የባንክ ሂሳብ ቁጥር አንድ ብር አስገብቼ
የኛ receipt ሂሳብ አልወጣልኝና እ እ receipt አልወጣልኝ ሂሳብ ብር መድኃኒት ገዛውኝና አስገብቼ ነበር በ mobile banking እሺ receipt ልጆች ስላላገኙ ስቴትመንቱን ይዤ ልምጣ ብያቸው መጣሁ። ሂሳብ ቁጥራቸውን
ወደኛ ገበያ አድርጉ ነው ወደ ዋሽንግተን ምን አልሽኝ?
ወደ ዋሽንግተን ዳሽን እ፣ እ፣ ገበያ አድርጉ ወይ ነው።
ፋርማሲን ተ- ፋርማሲ ታገናኝ ይና ፋርማሲ እሺ ቁጥራቸውን ልስጠዎት። የፋርማሲ እሺ እሺ ዜሮ አንድ አንድ ዜሮ አንድ አንድ ስልሳ ስድስት ስልሳ ስድስት ሰላሳ አምስት ሰላሳ አምስት ዘጠኝ ሰባ ዘጠኝ ሰባ እሺ ነው